ሌላ ቱኪያ ነው ቱኪያ ሬስቶራንት።
አዎ እሺ ከ BeU Delivery ነበር የምደውለው።
እሺ እሺ ወይ እናቴ order check እንድታረግልኝ ፈልጌ ነበር።
እ እ order check እንድታረግልኝ ፈልጌ ነበር።
እሺ እሺ እሺ በ order እሺ።
number ሰማንያ ስምንት ዘጠና ስድስት አስራ ሶስት እሺ።
የጾም combo ና እንቁላል በስጋ አንዳንድ ታዛችሁ ነበር አይደለ?
አዎ አዎ አዎ አዎ ትንሽ order በዝቶብን እ፣ አሁን እየወጣ ነው። አሁን እየተሰራ ነው። ጾም combo እና አልደረሰም እየወጣ አልደረሰም።
እየወጣ አዎ አሁን አልደረሰም። አዎ በቃ cancel አድርጉት። እንደዛ ከሆነ አታውጡት።
ነው አዎ cancel ይሁን። እሺ በቃ
sorry፣ በጣም sorry።